ሰላም ጤና ይስጥልኝ። መልሼ ደወልኩልሽ። እባክሽ ሌላ ስልክ ትገኛለሽ?
ሌላ ስልክ ቢኖር ሌላ ስልክ እንትን ስልኮትን ይንገሩ፣ ስሞትን ይንገሩ።
አገዝ አለሙ ጸጋው 63 43 64 57
ኧረ ቆይ አንዴ ፈጠኑብኝ። አንዴ በእርጋታ ይነግሩኛል።
እሺ 63 43 እሺ 64 57
ስማን አሉት። ይቅርታ ጋር አገዝ አለሙ ጸጋው አግዝ ነው ያሉት።
አዎ አዎ አግዝ አለሙ ጸጋ።
አዎ አዎ
መልሽ እደውልለታለሁ።
እሺ